ጤና ይስጥልኝ በሽት ቤት ቤት ነው የምንረዳው?
እንትን account ከፍቼ እምቢ ብሎኝ ነበረ።
ከፍቼ
አ ምንድን ነው የሚልክ?
አይ ቀን register password ኡ ምኑን አስገብቼ አይከፍትም ቀን password create ስታደርግ አንድ capital letter፣ አንድ small letter symbol ጨምርበት፣ መሰላል ወይ የ at ወይ የኮከብ ምልክት ከሶስቱ አንዱን። ከዛ ቁጥር አድርግና ስትቆጥረው ስምንት መሆን አለበት። ከዛ በታች ከሆነ ይከፍትልህ።
እኮ capital small ከዛ ቁጥር
መሰላል ወይ የ at ምልክት symbol ታረግበታለህ። ከዛ create አድርገው እንዳስሞክረው እምቢ ካለ መልሰህ ደውል።
እሺ
በደውል